ጤና ይስጥልኝ ቤስት ቤት ዮርዳኖስ ነኝ።
ሙሉ ኢየሩስ ነኝ ከድሬዳዋ ልጅቷ ኦኬ እሺ ምን ነበር ጓል ጤናሻ ም- ምን አለኝ? እሺ ንገሪኝ። ትኬት ኤፍን ለካለን ትጎብ
እሺ ንገሪኝ ደንበኛች። ሄሎ ድምፅሽ እየተቆራረጠ ነው። አሁን እ, ንገሪኝ ይሰማኛል።
ኤፍን አይለቃለን ሌላ ሲ ይነቃል ደንበኛችን ምንድን ነው ያልሽ? እየተሰማኝ አይደለም። አንዴ
ኤፍን አይነካልኝ እነ ኪቦርድ የካሸር ካሸር ነሽ?
ካሸር በላይ ካሸር ካሸር አይደለውም
ሄሎ ሌላ አቤት አቤት፣
ኤፍን አይነካልንም ምን አልሽኝ? ኤፍን አይነካልንም።
አዎ አካውንቷ አንልካልኝ ነበር ድሬዳዋ ደስ
እሺ ቆይ አንድ ድሬዳዋ ጊዜ ደስ ጠብቂ። እሺ እሺ፣ ኢየሩስ ነሽ? ሄላው ሄላው፣ ሄላው፣ ሌላ አይሰማሽም?
ይሰማል ኢየሩስ ነሽ ወይ?
አዎ እሺ ቆይ አንዴ ጠብቂኝ።
እሺ
ሄላው ሌላ ቤት
ሌላ ወይ? አቤት አቤት፣ ይሰማል
ይሰማል F ን አይነካልኝ ብዬሽ ነበረ እ
F ን አይነካልኝ keyboard ዱ የእሷ ፍሬወትን ነው ስሟ እና account ቷ ላይ password ዷ ላይ F ን አይነካም
እሺ፣ keyboard ዱ ለምን አትቀይሩትም ታዲያ?
keyboard አይደለም ሌላ spelling ይጥፋ ሌላም keyboard ይጥፋ F ን ብቻ ነው የማይነካለን ምን ኤፍን ብቻ ነው የማይነካለን ሌላም ቦታ ገባኝ እኮ ተረ ኪቦርዱ የሆነ ነገር ሆኗል። አይ ፍሌተሩ የሆነ ነገር ሆኖብሽ ነው የሚሆነው። እሺ ምን ልርዳሽ?
እስኪ ኪቦርዱን ቀይረው ምን አልሽኝ?
ወይ ኪቦርዱን ልቀይረው ከኪቦርዱ አይመስለኝም ኦኬ አይ ኖ ኤፍ ብቻ ስታክ የሚያደርግብሽ ከሆነ ምናልባት በሺ ግን ምን ልርዳሽ?
እ ም- ምን ላድርግልሽ? እሺ እኔ
አዎ ወይ ፓስወርዷ እንዲቀየር ነው ኤፍ የሌለው ኦኬ ፍ- ፍሬ ነው ስሟ። እንዴት እናድርገው? የፍሬ ህይወት ነው።
አዎ
የትኛው ሾፕ ነበረ? ኢየሩስ ልሷ ግን እ ምን አልሽኝ?
ደቻቶ ድሬዳዋ ደቻ
እሺ እስቲ አንዴ ጠብቂኝ። እሺ። ፍሬ ህይወት አበራ ነች። አዎ አዎ
እሺ በቃ ኤፌሌሎ ልክልሻለሁ። እሺ እ ኤፌሌሎ ላክልሽ። እሺ
አዎ ቴሌግራም ላይ ላክ እሺ እሺ